ጤና ይስጥልኝ ስፖርት ነው ባኮ የምልርዳው
አይ እንትን ቴሌብር ለማስተላለፍ ብዬ አልሰራም አለኝ ምንድን ነው deposit ለማድረግ ነው ወይስ withdraw
እ deposit ነው የፈለጉት withdraw ነው
ምን አልሽኝ deposit ነው withdraw ነው የፈለጉት ደንበኛችን
ለ ለማ እንትን ለመላክ እንጂ ለመላክና ለመላክ deposit ለማድረግ ነው የፈለጉት withdraw ለማድረግ ነው
ሁለቱንም አል እንጂ አልመጣልኝ አለ እንደሆነ እኮ እርስዎ አሁን የፈለጉት የትኛውን ነው
በቃ አንዱን እስክይልኝ ገንዘብ ለማስገባት ነው የፈለጉት አዎ
የ system ኡ ትንሽ technical የሆነ ችግር አጋጥሞናል ለዛ ነው ለዛ አዎ፣ ወይ ለዛ- ሌላ አማራጮችን ስላዘጋጀን deposit ነው የፈለጉት withdraw አልኩት ለዛ ነው
እ በቃ ሁ- ሁሉም አልሰራም ስላለኝ በቃ ያለውን ንገረኝና አልመጣም ስላለኝ ነው እኮ አሁን የፈለጉት ለማስገባት ነው ገንዘቡን process ስላለ አዎ።
process ኡን ልነግሮት ነው ገንዘብ ለማስፈ- ለማስገባት ከፈለጉ እሺ
መጀመሪያው ነው ለምነግሮት ቁጥር deposit ያደርጋሉ በቴሌብር
እሺ ከዛ deposit ያደረጉበትን ደረሰኝ screenshot አድርገው በቴሌግራም ይልኩልናል። ሙሉ ስሞትን ሁሉ ስፖርት የሚጠቀምበትን ስልክ አድርገው ደረሰኙን screenshot አድርገው በምነግሮት ቁጥር ደግሞ ሌላ ቁጥር ነግሮታል የቴሌግራም በሱ ይልካሉ ማለት ነው።
እሺ
ለዛ ቁጥሮቹን የያዙ።
ቁጥር ቁጥር ሊያዝ አዎ
እሺ
አሁን ምነግሮት ቴሌብር የሚያስገቡበትን ነው። ወደ ቴሌብር የሚያስገቡበትን ቁጥር ነው።
እሺ ልክበት ማለት ነው አዎ ወደዚህ ነው ከቴሌብሮት ወደዚህ ነው deposit የሚያደርጉት ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት ፍትህ አምላክ ማርዬ
እ ፍትህ አምላክ ማርዬ ነው ስሙ።
እሺ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ነው አይደል አዎ ወደዚህ ቴሌ ገ- ቴሌ ብር ያስተላልፉና ከዛ ደረሰኙን ፎቶ ያነሱታል። ማረጋገጫ እኛ ስለምንፈልግ
እሺ ከዛ ደረሰኙን ሙሉ ስሞትን ስልኮትን ደግሞ በቴሌግራም ይልካሉ ማለት ነው።
እሺ የቴሌግራም ቁጥር የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት
እሺ ይሄ የቴሌግራም ቁጥራችን ነው። ወደዚህ ቴሌግራም ነው አሁን ያልኩትን ደረሰኙም ነው የሚልኩት ማለት ነው።
እሺ ወደ- ከዛ- በዚህ ማለት ነው አዎ ከዛ deposit ሲደረግሎት እዛ ላይ ገብቶሎታል ብለን እናሳውቆታለን ቴሌግራም ላይ።
እሺ እሺ